ዝነኛ የጀግና መሪ ሲዋጋ ውሎ ጦሙን አዳሪ ፋኖ ፋኖ ፋኖ ነና ፋኖ ነና ፋኖ ና ፋኖ ና ፋኖ ፋኖ ፋኖ ነ ፋኖ ነ ፋኖ ና ፋኖ ና ፋኖ ኧረ ቱሪ ቱሪ ቱሪ ቱሪ ቱሪ ናፋ ቱሪ ናፋ ኧረ ቱሪ ቱሪ ቱሪ ቱሪ ናፋ ቱሪ ናፋ ከጦር ሜዳ ይገኝ ከቀለባ አይጠፋ ቱሪ ናፋ በለው እንጂ በለው እንጂ በላት እንጂ ምንድነው ዝምታው? በልበላቸው በላቸው በላቸው የበረሃው ዳኛን በላቸው በላቸው በላቸው በላቸው በላቸው በላቸው በልበላቸው አትስታቸው ደናነ በልበላቸው የኡጋድ አንበሳ በልበላቸው በልበላቸው አትስታቸው ጤና ነካካቸው በልበላቸው ጀግናው ጦር ሰራዊት በልበላቸው በላቸው ጀግናው ፈጥኖ ደራሽ የምስራቅ በረኛ